Hello ሰላም ነሽ? Hello hello። Okay ተቃራኒ order ይዤ ነበረ እና እሺ ንገረኝ፣ order number ኦቹን እሺ ሰላሳ ሶስት ሀያ አራት ሰላሳ ሶስት ሀያ አራት እና ሰላሳ ሶስት ሰላሳ ሰባት ሰላሳ ሰባት እሺ አንዴ ጠብቀኝ እስኪ ከፍትልኝ እሺ እሺ እሺ
የትኛው ነው የሚወጣልን የአእምሮኙ
እሺ አንዴ ጠብቀኝ ዮናስ አቤት ከበርገር ቤዝ ያለውን ትሰ- የስ- ትሰራዋለህ ይሄኛው አዎ፣ የአእምሮ አዎ።
ነው እንዲወጣልህ ፈለግከው ጠብቀኝ አንዴ እሺ እሺ
ዮናስ አቤት የበርገር ቤዙ ይወጣልሃል የአእምሮኙን ስራው
ለምን
ያው እ፣ እንትን ስም- dispatcher ነው የሚወስነው እኮ የሚወጣው የትኛው እንደሆነ
ኧረ በስመ አብ እኔ ደግሞ ቦታውን አላውቅም ደግሞ ተቃራኒ ሂጅ ብዬ እኮ ነው ተቃራኒም እ፣ አዲስ አበባ ቦታው- ስለሚል እኔ ተቃራኒ መሆኑን አላየሁትም። ግን anyway አይ- አይ ቦታውንም አላውቅም ብዬ እኮ ነው አቤ ሞዴል አዎ የተባበሩት ፊት ለፊት ወደ ላይ ፀሐይ real estate ን ይዞ ያለው አስፋልት ይሄኛው የበርገር ቀጥ- ቤቱን አስወጥቼልሃለሁ።
እሺ
ቀልድ አይጠገብም አንተ ደግሞ